ሄሎ ሄሎ እጅጋየሁ፣ ሰላም ነው ወይ?
ይቅርታ ከችብችብት ነበር የደወልኩሎት።
እሺ ትላንት አቮካዶ መጦሎት ነበር ተቀ- ተረክበው ነበር።
አዎ፣ ያው ልቀበላቸው እየሄድኩኝ ነው።
okay፣ ትላንት አልተረከቡም ነበር።
አዎ
okay፣ ስለዚህ የትላንቱ እ፣ ተመላሽ ሆኖ ነው ማለት ነው ዛሬ የሚመጣሉት።
አዎ። እና አሁን ነይ ብለውኝ ያው እየተቀ- ልቀበል እየሄድኩ ነው።
በቃ እሺ፣ እሺ፣ እሺ እናቴ።
እሺ እና እሺ እሺ